ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ማልታደል ለመጨረስ ማልታደል ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ማልታደል ለመጨረስ ማልታደል ቅንነት አይባል ወይ መውደድ ወይ ጥላቻ ጥርሽን አይገልጸው የወሽን አይንሽ ቢንከራተት ቀልቤ ሲቅለበለብ ዘንድሮ ሴጣይ ሲያድደ ትዕግስቴን ጨረስኩት ቅጽበትሽ ከልክ አለፈብኝ አወይ የኔ ነገር አንቺን አንቺን ብዬ አንቺን አንቺን ብዬ እንዲያው ምን አደረ የጉያዬን ጥዬ የጉያዬን ጥዬ አውጣል የሃይማኖት ፍቅር ክፉ አደብ እያሳጣው አደብ እያሳጣው ዋይ ዋይ ዋይ አላልቅም ካለ አወይ የኔ ጣጣ አወይ የኔ ጣጣ ፍቅር ፍቅር ሞገደኛው ወይ ፍቅር ዛሬ ማገነበች ፍቅር የትላንቱን ቆጥረው ወይ ፍቅር የነገ ላይ አልፈኝ ወይ ፍቅር አንቺማ በፍቅር ወይ ፍቅር መቼም አትዳኝ ወይ ፍቅር ልብሽ ብቻ ይራቀኝ ወይ ፍቅር እንዲያው ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ ደህናዊ ልበልሽ በንባ እየታጠብኩ ደህናዊ ልበልሽ በንባ እየታጠብኩ ለመጨረስ ማልታደልኩኝ ለመጨረስ መቼም አልታደልኩኝ ደህናዊ ልበልሽ በንባ እየታጠብኩ ደህናዊ ልበልሽ በንባ እየታጠብኩ ለመጨረስ ማልታደልኩኝ ለመጨረስ መቼም አልታደልኩኝ ምኞት ህልም እንጀራ ሆነብኝ በከንቱ መዋጠን በከንቱ መዋጠን ሲያልቅ ይሄ ተረፈኝ ወይ ድካም ወድቆ አለመነሳት ወይ ወይ ወይ ወድቆ አለመነሳት በሄድሽበት ሁሉ መንገዱን ጨርቅ ያርግልሽ እንጂ ጨርቅ ያርግልሽ እንጂ ይበጀኛል ካልሽው ካሰብሽው ከመረጥሽው እንጂ ወይ ወይ ወይ ከመሰለሽ አይሄ እንግዲህ ፍቅርማ አከተመ በቃ አከተመ በቃ አይሄ ከእሳት ወደ ረመን የተሻለ አይገኝ የተሻለ አይገኝ እሷማ አዘና ታግላ ጉድ አርጋኝ ሄዳለች ጉድ አርጋኝ ሄዳለች በወር ልሄዳዋ ሙደርኩሽ ስላት ትመጣለች ስላት ትመጣለች ፍቅር ፍቅር ለቁም ነገር ወይ ፍቅር ሰው ወዶ ለስቃይ ወይ ፍቅርን አይመስለኝም ነበር ወይ ፍቅር ደናውኝ ግናሽ ወይ ፍቅር ሂጅ ወደ አሰብሽበት ወይ ፍቅር እኔም ልምረጥላ ወይ ፍቅር ካንቺ ልሰናበት ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ